ሰላም ጤና ይስጥልኝ። እንዴት ቤት ጤና ስልኝ ነው።
ጤና ይስጥልኝ። ምን ነበር?
ትናንት withdraw ያደረኳቸው approval ያስጓሉ ለሊት ነበረ።
እሺ ስንት ብር ነው?
ብዙ አይነት ናቸው። አራት ሺህ ያለ አምስት ሺህም ሰባት ሺህ ምናምንም አለ።
እሺ የደወልክበት ነው የቤት ቤት ቁጥር?
አስራ አምስት ሰላሳ ሁለት ዜሮ አራት ሰማንያ እሺ እሺ አምስት ሺ ሁለት ጊዜ አራት ሺ አለ አራት ሺ አምስት መቶ ሌላ አለ
አላ
ሌላ እና የለም አንድ በ voucher ሰባት ሺህ ምናምን አድርጌ voucher ኡ number ኡ ትክክል አይደለም ይለኛል።
በ voucher እ
መቼ ነው ያደረከው በ voucher ለሊት ነው
እሺ ሰባት ሺህ ብር እስቲ እሺ ልየው እሺ።
እሺ ግን እንትን አፕሩቭ መደረግ ያለበት አራት ብቻ ነው ሁለት አምስት ሺ አንድ አራት ሺ እና አንድ አራት ሺ አምስት መቶ አ ኤ ቮቸሩ እስቲ የቮቸሩን አይልሃለሁ ይሄን ሊሆን ነው ወደ ዜሮ ዘጠኝ አስራ አምስት ሰላሳ ሁለት ዜሮ ዜሮ አራት አራት ሰማንያ አራት አለ ሰማንያ አራት እስቲ ሊያው የቮቸሩን ምን እያለክ ነው
እ ቮቸሩ ትክክል አለም ይለኛል።
አዎ በ voucher ሞክረክ ሰባት ሺህ ብር አ pending ላይ ነው ያለው ስለዚህ እና ሱቅ ምን ሄደህ ብሩን አትቀበልም
የት ሱቅ እ፣ ሩቅ የቤት ነው ቤት ሱቅ ያለሁት እኛ ሩቅ ነው ያለሁት እኛ እሺ አሉ ስለዚህ መ- መመለስ ትችላለህ እኮ ወደ መመ- ቤት መመለስ ነው ያልቻልኩትኝ። አሁን ሆኗል።
እኮ ግን ምንድነው መልሰህ withdraw ማድረግ አትችልም non withdrawable ላይ ነው የሚቀመጠው
እ፣ እና ምንድን ነው የማደርገው?
መጫወቻ ነው የሚሆነው እየተጫወትክ ነው withdrawable ላይ ሲሆንልክ እንትን ማለት የምትችለው ማውጣት የምትችለው እኮ ለመጫወት እ፣ deposit ለማድረግ ሳደርገው voucher ኡ እኮ ትክክል አለም ምንድነው ይለኛል።
መሰለህ የእሱን voucher code ይሆ- አይሆንም አያስገባለት ለዛ ይሆናል እምቢ የሚልክ
እና ምን አ፣ እሺ።
pe- pending ላይ ስለሆነ ይኸውልህ አይደለም pending ላይ አ፣ ቢሆንም አሁን አንተ deposit በ voucher ታደርጋለህ አይደል withdraw ም ታደርጋለህ አ፣ ያው ብዙ ስለሆነ ምናልባት የአንዱን voucher code ይሆናል አሃ፣ የተጠቀምከው አ፣ የራሱን ነው መጠቀም ያለብህ የራሱ voucher code እኮ የራሱን የሁሉም voucher code ይለያያል ይለያያል። አዎ፣ ትክክል ስለዚህ አውቀዋለሁ።
ቀኑን አስገባና እም፣
account history ላይ ገብተህ voucher history አለ
አለ። አዎ፣ እኮ ቀኑን አስገብተህ ይሄ አሁን የሰባት ሺህ ብሩን አ፣ አ፣ ሌሊቱን አላልክም ያው የእሱን ቀን አስገብተህ ደግሞ ከላይ ነው የሚሆነው አለ ምክንያቱም ትክክል የመጨመር አለ።
የመጨረሻ አይ፣ አ፣ ስለሆነ አይቼዋለሁ እኮ።
እኮ ከሰባት ሺው በታች voucher code ኡን ያስቀምጣል እሺ፣ ስለዚህ ምንድነው የምታደርገው እንዳጽፈው ኮፒ አድርገው እ፣ voucher አሃ፣ ኮዱን ስታገኝ አሃ፣ አሃ፣ ለምሳሌ አሃ፣ እንትን small ትክክል አዎ፣ ካፒታል ምናምን ሊሆን ስለሚችል እ አሁን እሺ፣ ለምሳሌ ዜሮ እና O ንም ላለያቸው ትችላለህ እውነት ነው።
small እሱ ነው ሲሆን ትክክል።
capital copy አድርገክ ነው እንትን የምትለው እሺ እዛ ላይ እሺ፣ paste ታደርገዋለህ እሺ፣ ይሄኛውን approve ላድርግልክ እሺ፣ እናቴ፣ ችግር የለውም መዝጋት ትችላለህ አደርገዋለሁ ከሳንቲም ስለሆነ ይገባላል አመሰግናለሁ።
እሺ እናመሰግናለን